hello
ጤና ይስጥልን።
ጤና ይስጥልኝ። እንዴት ዋልሽ? hello
ምን
እንዴት ዋልሽ እናት? አይሰማም? hello
እየሰማሁት ነው። እማቤት ይቆራረጣል ድምፁ።
okay። አይ እንዴት ዋልሽ ነው ያልኩሽ። አንድ እግዚአብሔር ይመስገን።
የያሪስ መኪና አይቼ ነበር ቲክቶክ ላይ እና ያሪስ ነው በዚህ compact።
compact ኡና እሺ፣ ሁለት ስንት ሞዴል?
ሁለት ሺ አስር ነው I think እሺ፣
እንደዛ ነገር የሚል መሰለኝ እርግጠኛ ባልሆን የሆነ blue color ነገር ሰማያዊ
አስራ ዘጠኝ ከሀምሳ
አስራ ዘጠኝ ከሀምሳ ነው። okay እሺ። ባንክ ምንድን ነው ያለው? ስድስት መቶ ምናምን ሺህ ብር ባንክ እየያዛል።
ባንክ እያያዛል። ሌላ የእንትን ቪትስ ነገር አላችሁ እንዴ?
አዎ አለን።
እ፣ ስንት የሚባሉ አላችሁ?
እንደ መኪና አይነት እንደ መኪና ሞዴልም ነው። ምክንያቱም እንደ መኪና ሞዴል ነው ልትልኪልኝ የማውቀው።
ቪትስ እና ያሪስ ነገሮችን ልትልኪልኝ ትችያለሽ? ቴሌግራም ላይ በዚህ ቁጥር ቴሌግራም page አለ ማሊባባ dot net የሚል እዛ ላይ ገብተው ማየት ይችላሉ።
ምን ላይ ማሊባባ dot net የሚል አለን የቴሌግራም page እኮ ይሄ አሁን ያየሁበት ላይ ማለት ነው። ቲክቶክ ላይ አይደለም ቲክቶክ ሳይሆን ቴሌግራም page ኣችን ላይ ማሊባባ dot net ብለው ሲገቡ ያገኛሉ። በራሱ account ማለት ነው ቲክቶክ account።
okay፣ እሺ እናት አመሰግናለሁ።
እኛም እናመሰግናለን።
እሺ፣ እሺ።